hello
ማማ ተቋርጦ አሁን ደውዬልሽ ነበር።
እ አሁን ደውዬ ነበር።
እሺ ምን ነበር?
ሺ አስራ ስምንት ቤት ያልኩሽ ሁለት ሺህ ሰባት ሞዴል ተሸጧል ብለሽኛል።
እሺ ምረጥ ምረጥ እና አይ ሌላ ሁለት ሺህ ሶ- ሁለት ሺህ ሶስት ሞዴሉ ምን አይነት ነው ያለሽ?
ሁለት ሺህ ሶስት ምን
ቶዮታ ኮሮላ ቶዮታ ኮሮላ አለን ሁለት ሺህ ሶስት መሪ ዞረ ማለት ነው።
እ ሰባት ስልሳ
ሰባት የለንም አሁን።
በቃሽ ካለ ምን እሺ ካለ ትለጥፉት ፖስት እናደርገዋለን። አዎ ማሊባባ በቃ ዶት ኔት እንሰበስባለን።
ላይ ፖስት እናደርገዋለን።
እሺ እሺ ማማዬ እሺ አፖ